hello ሰላም ጤና ይስጥልን Best Bet
እንትን ነበር withdraw አድርጌ ነበር እሺ ስንት ብር ነበር
አስራ ሶስት ሺህ ብር
Best Bet ቁጥርከ ይሄ ነው እ Best Bet ቁጥርከ ይሄ ነው አዎ አዎ አዎ
እሺ check ላድርግ ዛሬ ነው ያዘዝከው አይደለም ቅዳሜ ዕለት
እሺ check ላድርግ ለጠብቅ እሺ
መቼ ነበር ያዘዝከው ቅዳሜ ነው ያዘው
እሺ የደወልክበት ነው አቁጥ
አዎ ይኸው ነው ሰባ ሶስት አይደለ አዎ መጨረሻው 56 አዎ ሁለት አምሳ
ዳግም ደሳለኝ ባህሩ ነው አዎ ዳግም ደሳለኝ በአዎ
እሺ